હેલા ચલો તેને હેલા
ચલો
હેલો sama તેને ምን ይሰማል?
አዎ ስማ እንትን ባለፈው ገብቼ ነበረና እሺ
መረጃ ሰጥቻችሁ እደውላለን ብላችሁኝ አልደወላችሁልኝም እና አሁን ል- ሀብታሙ ሳሙኤል ነው ከአዲስ አበባ?
አ አ በጣም እኮ በተደጋጋሚ ነው ሶስት አራት ቀን ነው ስልኩትን የሞከር ነው ግን ስልኩት አይሰራም ነበረ
ባለፈውም እኮ ከትናንት ወዲያ ነው ምናምንም ደውዬ ነበር። አ- አሁንም አልሰራም።
አ እኮ አዎ ደውሎ ነበረ ሌላ ቁጥር የሞባይል ቁጥር ሰጠንዎት ቀጥታ ለጠበቃው እንዲደውሉም አድርገን ነበር በዛ ቁጥር አልደወሉም ኧረ ሌላ ቦታ ነው እንዴ የሄዳለሁ? አልገባኝም። እኔ ጋር የመጣ የለም፣ የደወለም የለም፣ የመጣም የለም። ማለት text ያደረግሽልኝም የለም።
እሺ ቆይ እሺ አሁን መልሰን ስልኬን ደውል።
ያ- ስልኬን ይዘሽዋል?
አዎ አዎ ይዤዋለሁ ስንት ነው?
ሀምሳ አርባ ስድስት አስራ አራት
አዎ
እሺ መልካም አሁን መልሰን ደውላለን
እሺ ኦንላይን ነኝ። እሺ እሺ እሺ